ሰላም ነው ሰላም ያለን አንስቶ የነበር ትእዛዝ
ስልክ ይነግሩኛል። check ላድርግልዎት፣ check ላድርግልዎት። ስልክ ይነግሩኛል።
እሺ ስልሳ ሁለት እሺ፣ አርባ ዘጠኝ እሺ፣ ሀያ ሰባት ስልሳ አራት እሺ። ዳግማዊት በሚል ነው።
አዎ አዎ okay፣ እሺ። የ- አርብ ዕለት የታ- የታዘዘ ነው አይደል?
አዎ አርብ ዕለት በቅዳሜ ብላኝ ቅዳሜ አልመጣም ተባለ። ሰኞ ብላኝ ነበረ okay። ተደውሎሎት ነበር ከዚህ ወይስ late ሆኖ ነው የሞላው?
እ? እ?
group- group ኡ ስንት ሰዓት ነበር የሞላው? ይቅርታ።
እ፣ ማታ ነበረ ግን አዙርቻት ልጅቷን አ፣ እ፣ ይዞቶቻል ብላኝ ሰውዬው ጋር ስልኩን ሰታኝ ስደውልለት አልወጣሁም አለኝ። እሷን ስደውላት መልሼ እ፣ sorry ምናምን ብላኝ ብቻ ሰኞ ይመጣል አለችኝ።
okay፣ እሺ፣ እሺ። አንዴ እሺ
ስልክ ልስጦት፣ የ driver ይደውሉለታል ወይስ check አድርጌ ልደውልሎት?
አይሻልም እንደዛ?
check አድርጌ ልደውልሎት?
አዎ አዎ እሺ፣ እሺ፣ እደውላለሁ። እሺ።
እሺ እሺ አዎ።